Hello
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን ከአዲስ Outfits ነው የምደውለው።
እ
ከአዲስ Outfits ነው የምደውለው። Smart አዲስ?
watch order አድርገሽ ነበር።
ምን ምን
ከአዲስ Outfits ነው የምደውለው።
Outfit Smart- እ Smart watch order አድርገሽ ነበር።
አ አ አይቼው ስንት ነው ይሄ golden እ፣ ያለው እጁ ላይ
አዎ አ ስንት ነው ሶስት ሶስት ሺህ አምስት መቶ
ማለት ሴት ነው ወይስ ብቻውን ነው ሙሉ ሙሉ ሴቱን ማለት ነው።
አ እሺ እና አሁን አለ ወይስ ገና ገና የሚመጣ ነው
order እ፣ order ማ- ማዘዝ ትችያለሽ። ከማስጀመር ትችያለሽ order ኡ ነው አ አ፣ okay
ሰው order ኡን ታስጀምሪያለሽ። በአስራ አምስት ቀን ውስጥ ይደርስልሻል።
okay።
ሀምሳ percent ቅድመ ክፍያ ያለው pre order ስለሆነ እጃችን ላይ አንይዝም።
አ okay
እ፣ እሺ እና- ትዘጋጅ ልደውልልሽ አይኔ ቆንጆ እሺ ይቻላል፣ ችግር የለም።
okay እሺ እሺ አስራ ሁለት መጨረሻ ትልክሻለሁ እሺ እሺ ማለት እሺ እናመሰግናለን።